Hello ያስጥልኝ
ምን ወደ ስልሳ አምስት ሰማንያ ሰባት ደውዪ እያለ message ልኮልኝ ነበር። እዛ ነው
እሺ የሚጫወቱት game ኦች አሉ
Game ታ- game የለውም button ስልክ ነው።
አዎ እኮ ከዚህ በፊት እ፣ ማለት የተለያዩ ቴ የሚያ- የሚያቀርባቸው ጨዋታዎች አሉ ምናልባት አንዱ ላይ ተመዝግበው ይሆን
አሁን ነው አሁን ነው እንትን ያልኩትኝ አሁን የተመዘገቡት አልተመዘገብኩም። አዎ
እሺ ተመዝግበዋል ግን አሁን አዎ መሰለኝ እንጂ አላውቅም።
እሺ አንዴ መስመር ላይ ጠብቁ እንዲሉት እሺ
Hello አቤት ነው።
አዎ ተመዝግበዋል ዛሬ
እሺ እና መጫወት ይችላሉ
ማለት በ button ስልክ ይቻላል?
አዎ በ button ስልክ ይችላሉ በመልእክት እያደረጉ ጥያቄዎች ይመጣሉታል እነሱን ጥያቄዎች ወይም ደግሞ እድሎችን መሞከር ይችላሉ
እሺ እሺ እሺ መልካም ቀን መልካም ምሽት